Hello Hello hello Hello።
ጤና ይስጥልኝ ምትኩ አቤት ሰላም ይስጥልን።
ከ hello Hello
Hello Hello። አቤት አቤት።
ከ- ከ Afriwork freelance ኢትዮጵያ ነበረ የምንደውለው።
ከማ
ከ Afriwork freelance ኢትዮጵያ ነበረ የምንደውለው።
እሺ እሺ። ሰላም ነሽ?
በ game zone pool አጫዋች vacancy አውጥታችሁ ነበር አይደለ?
አ አ እሺ ቀጠራችሁ hire አደረጋችሁ በእኛ platform።
እ፣ አላረግንም የሚገርምሽ ነገር መጡ ግን የሆነን የማያረገኝን
Okay Complete ማድረግ አልቻለም። ግን ጠቅሞኛል ብዙ
Unqualified ናቸው።
አ፣ አብዛኛው እና ያሉትን ያሉት ነገር የለም የሆነ እንትን ምንድን ነው የሚባለው actually ያው እንትን experience የሚጠይቅ ነገር ግን በራስሽ የምትወስጃቸው እንትን አለ አይደለ አዎ በዛ በዛ ምክንያት ያለው ነው አንድ ሁለት ሶስት ልጆች አየሁኝ ከዛ በኋላ እንትን አልኩኝ
እንዴ፣ እሺ የእኛን platform ሲጠቀሙ ሌላ የሚያስቸግሩት ነገር አለ?
የለም ቆንጆ platform ነው guys ጥሩ ነው እሺ ሌላ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ እሺ thank you ማስተር እሺ መልካም ቀን።
እሺ እሺ thank you